ሄሎ ሄሎ ሰላም ጤና ይስጥልኝ ቤት ቤት
እንትን ወጪ ነበረኝ እና pending ብሎ ከማታ ጀምሮ እስካሁን በጣም እያስቸገረኝ።
withdraw አድርገህ ነው።
አዎ እሺ ስንት ብር ነበር ሀምሳ ብር
withdraw ነው deposit ነው ያደረግከው?
እ?
withdraw ነው deposit ያደረግከው?
withdraw አድርጎሻል እንዴ?
ሀምሳ ብር በምን በ voucher ነው? በቴሌ ብር እኮ ከሰላ- ከሶስት መቶ በታች ስለማይቻል ነው። check ላድርግልሽ። ቤት ቤት ቁጥር ይሄ ነው።
አዎ voucher መሰለኝ። አዎ voucher።
እሺ ቆይ check ላድርግልህ እና እስኪ ዳን ሄሎ ሄሎ ቆይ ኔትወርክ እያስቸገረኝ ነው። እሺ መልሼ እደውልልሃለሁ ወይ?
አዎ።
እሺ